ጤና ይስጥልኝ የቴስ አበራ መረጃ ማዕከል ባኮም ላድረስ
ትንሽ ደቂቃ በፊት ደውዬ ነበረ ትኬት እንትን ብዬ እሺ
ትኬት የሚከፈልበትን ኮድ እየጠበኩ አስተላልፍ ነበር እና
ምን አሉኝ
ቴክስት አልደረሰንም የምንከፍልበት ኮድ አለ የለ አለ ልክሎት ነው አሁን ከባህር ዳር አዲስ አበባ ሁለት ሰው አይደለ አዎ አዎ አዎ እኮ እየላኩሎት ነው ጠብቁ እዛው ባንክ አካባቢ ስለሆን ቶሎ ጨርሰለናል እሺ እየላኩሎት ነው እሺ